ጤና ይስጥልኝ እቴ ስጥሪ ማዕከል።
አሁን የደወልኩልክ ነኝ።
እሺ
spelling ኡ ልንገር እሺ
እየሰማኝ ነው።
አዎ እየሰማ L እሺ I M እህ O G E S
G C
G E S H
E S
L O M G ከዛ
L I M O L I M O እሺ G E S
ይቅርታ የመጨረሻ L I M O G ከዛ E E እሺ S S OK በምን አየር መንገድ ነው የፈለጉት?
በኢትዮጵያ አየር መንገድ OK በኢትዮጵያ አየር መንገድ ከሊሞዥ በረራ የለም።
OK። ከፓሪስ ነው።
ከፓሪስ ነው ያለው።
OK። እሺ፣ ምን ያህል ነው ከፓሪስ?
ከፓሪስ ለመቼ ነበር ያለው?
እ ለሚቀጥለው ወር ለጥምቅ ለጥቅምት።
October።
አዎ፣ እሺ፣ ዛሬ መምጫ ብቻ ነው
አይ ደርሶ መልስ ደርሶ መልስ